ምርጫው አዎ ቤት ሂዶ ብዬ አልወጣልኝም።
እሺ ይሄን የቤት ቤት ቁጥርክ ሀያ ዘጠኝ ቤቱ
ሀያ ስምንት ሀያ ስምንት ዘጠና ስድስት ዜሮ ሀያ ዘጠኝ እሷን ሀያ ዘጠኝ ሀያ ዘጠኝ ዘር ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ብቻ ብዬ ነው የምጀምረው። ሰላሳ ሰባት ዘጠና አምስት ስልሳ ዘጠኝ ሰላሳ ሰባት ዘጠና አምስት ስልሳ ዘጠኝ ስልሳ ዘጠኝ አዎ እሺ ስንት ብር ነበር ውጪ ያደረከው?
ሰላሳ ሰባት ሺህ አምስት መቶ
እሺ መስመር ላይ ጠብቀኝ ትንሽ
በቃ ተቆል ገዛ ወይ ዋጀ ግራ ይደ መጣሽ ዘይል ብቻ ሳንክ የልብስ ነገር ተባሉ
hello አቤትም እ፣ አንድ ጊዜ ሰላሳ ሰባት ሺ እና ከዛ ደግሞ ለብቻ አምስት መቶ ነው።
አ እሺ ወደ ቴሌ ብር ነው አይደል የላከው?
አ እሺ confirm አደርግልሃለሁ። ይገባልሃል ከትንሽ ደቂቃዎች በኋላ። እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
ማለት